ሄሎ
አቤት እንዴት አደርሽ?
Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ። ደህና አደርሽ?
ሄሎ
አይሰማም፣ ያጠፋል።
ሄሎ
እንዴት አደርሽ?
ሄሎ፣
አይሰማም
ይቅርታ አይሰማም።
እኮ አስጠጊዋል። ጫጫታ አለ አንቺ ጋር። ሄሎ
ሄሎ ሄሎ፣ ኧረ ሄሎ።
ይሰማል?
ለእኔ ይሰማኛል፣ አንቺ አይሰማሽም?
እሺ፣ ምን ልርዳው? ትንሽ ይሰማኛል።
አይ ለኢቤት መጥቼ ነበር።
እሺ፣ እሺ፣ ስሞትም አልበል።
አለ
ማን አሉ?
አለማት
ይቆራረጣል። ማን አሉ?
አለማዩ አለማዩ አስጠጊው። አሁን ጫጫታ አለ እኮ እናንተ ጋር።
አይ የለም እኛ ጋር።
ይኸው እየተሰማኝ ነው።
አለማየሁ፣ አለማየሁ
ቅዱስ
ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ
ሰላሳ
ሰላሳ
ሰማንያ ሰባት
ሰማንያ ሰባት
ሰባ ስድስት ስልሳ አንድ
እሺ በአካል ነው በኦንላይን ነው ለመማር የፈለጉት?
በአካል ነው።
እሺ ትምህርቱ የሚጀመረው እ፣ ሰኞ ነው የፊታችን መስክ- መጋቢት ሁለት እ፣ ይሄ አሁኑ የመማሪያ አዎ የመማሪያ ቦታ ሲኤምሲ ሚካኤል ነው። እ፣ ትምህርቱ የቆየው ለሶስት ወር ያክል ነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። ከሰኞ እና ሮብ ነው ትምህርቱ የሚሰጠው። አጠቃላይ የምትማሩት ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ ብር ነው። ሀያው ደግሞ አስራ አምስት ሺህ ብር ነው።
ነው አዎ last week ቅናሽ ላይ ነበር።
እ?
ባለ- አምልጦ- ባለፈው ሳምንት ቅናሽ ላይ ነበር
ባለፈው ሳምንት ስንት ላይ ነበር?
እ
ስንት ላይ ነበር? ባለፈው ሳምንት አስር ሺህ ነበረ።
እኮ ነው ከዛ ነው አሁን አሁን እኮ ሲጨመር
ምን አሉኝ?
እንደዛ ነበር የማውቀው። አሁን ለምን ጨመራችሁ ነው?
አዎ አይ ቅናሽ ላይ ነበርን። ያው እስከ ባለፈው ሰኞ የሚቆይ ነበረ። አሁን ደግሞ ኦንላይን ቅናሽ ላይ ነን እስከ ሰኞ ድረስ።
አይ በአካል የምትቀንሱ ከሆነ እሳተፋለሁ። እንግዲህ
ምን አሉኝ?
በአካል የሚቀነስ ከሆነ እሳተፋለሁ ነው የምልሽ።
እ አይ ቅናሹ አልቋል።
በቃ እሺ።
እሺ መልካም ቀን።